የዘጠኝ ስጠለም ቤት ቤት ራዴት ነው
እንትን ነበር ቤስት ቤት ላይ ጨዋታው ላይ ቮርቸር ላይ ብር ነበረኝ እና እሺ ለማስተላለፍ ወደ ቴሌ ብር ላይ እምቢ አለኝ።
አቮቸር ላይ ካለ ወይ ማውጣት ነው የምትችለው። እሺ ወንድሜ እ?
ሄደት ማውጣት ትችላለህ ወይ ወደ ቤት ቤት ዲፖዚት ማድረግ ትችላለህ።
እምቢ አለኝ። ዲስፖዝድ ላደርገው ስል ማለት ነው ኮፒ አድርገው አንተን voucher history ውን copy አድርገው መጀም ይሄ code ዋን code ዋን copy አድርጋል።
የትኛውን ኮድ
ምን አልከኝ?
የ Best Bet ኡን ማስገባውን voucher history ላይ ግባና ኮድ አለ እሷን code copy አድርገህ voucher እሺ።
deposit የሚል አለ አ እዛ ውስጥ ኮዱን ታስገባዋለህ ማለት ነው። ስድስት digit ነው፣ አንድ letter ነው። እሺ ኮዱ ምን ምን ውስጥ ነው የማገኘው?
voucher history ላይ ነው የምታገኘው ኮዱን። አባ voucher history የሚለው ላይ አዎ
እሺ እሺ